પતરંગ રાજ Nombre de hello hello አላውቅም ኮዲን ኮዲን ሄሎ ሄሎ
ውጤት ለማወቅ ነው።
እሺ ከሸር ኮዱን ንገረኝ።
የትኛውን ነው ቪዲዮ የሚለውን ነው ወይስ ካሸር ኮድ የሚለውን አይደለም ነው?
ካሸር ኮድ የምትለዋ ስድስት ወይ ሰባት ዲጂት እሺ አስራ ሶስት ነግረኝ። እሺ
ሀምሳ አራት እሺ ዘጠና ዘጠኝ እሺ አስራ ሁለት
አንድ የተራዘመ ጨዋታ ስላለው ሶስት መጠበቅ አለብህ። እሺ
ምን የተራዘመ ጨዋታ አለውና እ ሀያ አራት ሰዓት መጠበቅ አለብህ። በሀያ አራት ሰዓት መልሰው ጨዋታውን ከተጫወቱት የትኛውን የትኛው ነው?
እሺ ቆይ አንዴ
ሌላውን ግላጎ የግላስጎ ሬንጀር ከሮስ አዎ።
ካውንቲ እሱ ጨዋታ እሱ ነው የተቋረጠ postponed ሆኖ ነው።
አዎ postponed ሆኖ ነው እና ከ- ሌላው ሁሉ በአራት ሰዓት ውስጥ አዎ ሌላው አልፏል።
እሺ ቴንክ ዩ እሺ እሺ መልካም ቀን።
ራሱ ደስ ይላል።